ሰሌክት ህንጻ ከራማ ከታች hello አልመን ነው አይደለም? እሺ ከቢው delivery ነበር ምደውልልሽ። order ነበር ሰማንያ ስምንት ሰማንያ ሶስት ዜሮ ሁለት አልመን special ሻዋርማ አንድ ታዛችሁ ነበር አይደል?
አዎ
አዎ። ምን ያህል ደቂቃ ይቆያል?
አሁን የታዘዝኩት እናቴ።
ስለዚህ አይ ሰርታችሁ ለመጨረስ እና ለልጁ ለመስጠት ምን ያህል ደቂቃ ይፈጅባችኋል?
አሁን ገና ነው order የገባ ሻወርማ ነው። ይዳመጣል፣ ይገባል፣ የሚገባበት ነገር ይገባና ተጋግሮ ይወጣል። order በደቂቃ በደቂቃ ልትነግሪኝ አትችይማ?
ይሄ ደቂቃ እኔ ላውቅ አልችልም። እኔ ኦፕሬተር ነኝ።
እሺ እሺ